ጤና ይስጥልን ከቤተሰብ ጋር ነበረ መደውሎት
እሺ
የቲኬት ቁጥሮት ወይም የወረፋ ቁጥሮት ሰላሳ ሰማንያ ስድስት ነው።
ሰላሳ ሰማንያ አምስት መስመር ላይ ተመላች
ሰላሳ ስንት አልሽኝ?
ሰላሳ ሰማንያ ስድስት ከሶስት ቀን በላይ የሚቆይቦት ከሆነ እኛ ውለው እንደ ቅሬታ ያስመዘግባሉ በዚህ ቁጥር።
እሺ እሺ እሺ።
ሌላ መረዳዎት ነገር አለ?
ምንም የለም። አመሰግናለሁ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ባል አስቀምጡ። መልካም ቀን።